وكنت عليه وكنت عليه اه ሄሎ
ثم قلت له ሄሎ፣ قلت يلا يلا ጤና ይስጥልኝ ብርስ ቤት
ደረሰ መመለስ እ የደረውን ደረሰ
ምን ደረሰ?
ስትደረው ሲስተም ላይ ነው ትንሽ ጠብቆ ያለ ነው
እ አዎ ለሳንቲሞች አሳውቀናቸዋል። እሺ ብዙ transaction ስላለ ነው አሁን መመለስ ስለጨመረ already ያስገቡላችኋል። ትንሽ ጠብቁት።
okay ስራ ላይ ነው እነሱ አ እየመለሱ ነው እና ያስገቡላችኋል። እሺ እሺ transaction አመሰግ- ስለበዛባቸው ነው።
አመሰግናለሁ እሺ እኛም እናመሰግናለን። መልካም ምሽት።